Hello Hello ጤና ይስጥልኝ ቤተሰብ
ይኸው አንድ ብር አንድ ቦታ ላይ ቤስቲቫል ላይ withdraw ለማድረግ ፈልጌ እሺ
እምቢ አለኝ። Pending ይለኛል።
Pending እያለ ስንት ብር ነው?
ዘጠኝ መቶ ብር ነው
በዚህ ቁጥር ነው እንዴ?
አይደለም፣ በሌላ ነው።
እሺ ይንገሩን።
ዜሮ ዘጠኝ አርባ እሺ
አርባ ስድስት እሺ
ዜሮ ዘጠኝ አርባ አርባ ስድስት እሺ ይሰማል።
ሰላሳ ስምንት እሺ ስልሳ አንድ
እሺ። ዛሬ ነው ዘጠኝ መቶ
አይደለም፣ ትንሽ ቆይቶ
ዜሮ ዘጠኝ አርባ አርባ ስድስት ሰላሳ ስምንት ስልሳ አንድ አ Okay። በዚህ ቁጥር የቤት account አልተከፈተም። እርግጠኛ ነው ቁጥሩ ይሄ ነው?
በዚህ አልተከፈተም።
አዎ የቤት ቁጥሩ ይሄ ነው።
እ፣ በዚህ አ ዜሮ ዘጠኝ እስኪ ሌላ የምንጫወትበትን ነገር አዎ እሱ ነው የፈለኩት። አዎ ዜሮ ዘጠኝ አስራ አምስት
እሺ
ሰባ አራት እሺ
ሀምሳ ሰባት እሺ
ሰላሳ ስምንት በሰበር የተጫወትን የነበረው
ከዚህ account ነው ወጪ የተደረገው ዘጠኝ መቶ ብሩ።
አዎ ከዚህ account ነው withdraw የተደረገው
እሺ መቼ ነበረ?
ታዲያ በእውነት አሁን አሁን እስከ ሶስት ቀን ምናምን ብለዋል ሶስት ቀን። Okay
Pen- pending ይላል እንደው ሄሎ
ሄሎ ሄሎ፣ ቼክ እያደረኩ ነው። ሶሪ
ሄሎ
ሄሎ ሄሎ፣ አለ አ- አቤት አዎ፣ failed ነው የሚለው Pending ማለትም?
ይላል
አዎ፣ ከኔ side failed ነው የሚለው የ September አም፣ October አንድ አይደለ? ከአራት ቀን በፊት አ ከአራት ቀን በፊት አይደለ?
አዎ
OK ዜሮ ዘጠኝ አርባ አርባ ስድስት ሰላሳ አምስት ስልሳ አንድ ወደዚህ ቁጥር ነው የተላከው።
አዎ
OK ወደ አካውንቱ አልተመለሰም።
ወደ አካውንትም አልተመለሰም ወደ ቴሌብርም አልገባም
እሺ ሪፖርት አድርጌ ያሳውቆታለሁ። በዚህ ስልክ ይገኛሉ።
አ በዚህ ስልክ አዎ
እሺ ማን ልበል? ይቅርታ ስሞት ሄዳ
አ አብዲ አዚ ነኝ እኔ እሺ፣ ያው ግን እደውላለሁ። እሺ